Hello ሰላም ጤና ይስጥልን። ቻችን ተባኮ ምን ልርዳዎ ሰላም ነው ሰላም አለን አለኝ። ትላንት አዝዤ መቶልኝ ነበር deliver ማለት ነው። ሽንኩርት ነበረ እሺ እና እኔ ላይ በስህተት የታዘዘ ነበረ።
Okay በዚህ ስልክ ነው ያዘዙት?
እኔ በዚህ ስልክ ነው ያዘዝኩት። እስቲ group ኡ ላይ ግቢ እና ስልካቸውን ማግኘት ከቻልሽ
በዚህ ስልክ ነው ያዘዙት? ይቅርታ አዎ አዎ ሰላሳ ሰባት ሰላሳ ስድስት አስራ ሁለት አርባ ስምንት
ቅድስት አዎ ሂዶን ምን ነበር ያል- ስድስት ኪሎ ሽንኩርት ነው። ዱቄት የራሴ ነው። ሽንኩርት ላይ
Okay ሽንኩርት ላይ ቅድስት እ፣ አዎ ሂዶን የሚል ስድስት ዲዶን፣ አዎ ያሬድ፣ ማርቆስ ልዑል ማማውና እ?
አዎ ሂዶን የሚለው ሲዶን የሚለው ስህተት ነው።
አዎ ወይ እኔ ደግሞ ሽንኩርቱን ላስቀርና ብሩ ልላክ ወይ ወደዛ ልክ ነው። ታው ስድስት ኪሎ ነው ደግሞ ያዘዘው አጠቃላይ ሁለት መቶ ሰላሳ አራት ብር ከፍሏል።
አዎ ስልኩ- ስልኩን ልንገሮት።
አዎ እኔ contact ላድርጋቸው።
እሺ አዎ ይደውሉለት። Product ኡን ተቀብለዋል አይደለ?
እኔ ተቀብያለሁ። መውሰድ የሚችል ከሆነ መስሪዎች ካልሆነ የብሩ
ይቻላል ይቻላል። አዎ ዜሮ ዘጠኝ ሰላሳ ሁለት
አንዴ ዜሮ ዘጠኝ ሰላሳ ሁለት ሰላሳ ሰባት
ሰላሳ ሁለት ሰላሳ ሰባት
ሰላሳ ሁለት ሰላሳ ሰባት አርባ አምስት ሰላሳ ሰባት
ድምፅሽ ጥራት የለውም። Speaker አለ መሰለኝ።
አዎ
እሺ ሰላሳ ሁለት ሰላሳ ሰባት ሰላሳ ሁለት ሰላሳ ሰባት አርባ አምስት ሰላሳ ሰባት አርባ አምስት ሰላሳ ሰባት አዎ ሰላሳ ሁለት ሰላሳ ሰባት አርባ አምስት ሰላሳ ሰባት እሺ አዎ ይደውሉለት። እሺ እሺ አመሰግናለሁ።
እሺ ማ መልካም ቀን እሺ